ጤና ይስጥልኝ። እባክዎትን ምን ልርዳ?
እንደ አቤት ጤና ይስጥልኝ። እባክዎትን ምን ልርዳ?
አጠቃቀሙ እንዴት ነው? ይሄ እንትን
ቴሌቪዥን game ነው።
እ ቴሌቪዥን game ነው።
ስለ ይሄ ጥያቄ እና መልስ ምናምን የሚለውን አጠቃቀም ምናምን እንዴት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና እ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና እ
የቱን ያሉኝ ግን የቴሌ ሁለት አይነት አለ። ቴሌቪዥን game እና መክፈት እንድም ይባላል። የትኛውን ነው የምትፈልጉት?
የቴሌ የቴሌ
ቴሌቪዥን game ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይልኩና ሶስት ቁጥር ለመጫወታ የሚል አለ። እሱ ሲነኩት እድሎትን ይሞክሩና ጥያቄ እና መልስ አለ። አንድ ቁጥርን እየነኩ ባለው ትኬት በቀን ሁለት ሁለት ትኬት ነው የሚሰጠው። በቀን ሁለት መሞከር ይችላሉ። ተጨማሪ ትኬት ተጨማሪ ከፈለጉ ደግሞ አ ጥያቄና መልሱን ባኮ የሚወዳደሩና ሙሉ ለሙሉ ከመለሱ ስድስት ትኬት ያገኛሉ። ወይም ደግሞ ኮይኑን ገዝተው እኛ ወደ ትኬት ይመለሱ።
እሺ